ሄሎ ሄሎ ጤና ይስጥልን
ጤና ይስጥልን እንዴት ነህ? ጄሪ አለች?
ጄሪ አለች
እሺ ብሩክ ይፈልጋል። እሺ ታገናኝ። ብሩክ አረካ ብለሽ አገናኝ።
ካረካ እሺ እሺ አ እሺ ቆይ ላገናኝ hello
ወይ እሺ አንዴ ስልክ ይዛ ነው እሺ ይቅርታ ብሩክ
እሺ ልጠብቅህ ወይ ተመልሼ እንደውል።
ተደውላ ይሻል እሺ